ሄሎ ጤና ይስጥልኝ ብስት ቤት
ጓደኛ እንትን ብር ትላንት ሶስት መቶ ብር ወደ ቴሌ ብር አስተላላፍ አጣኝ።
አልገባልህም?
ትላንት ትላንት እኮ በደወልክበት ቁጥር ነው አሁን።
አዎ
okay ስንት ብር ነው?
ሶስት መቶ ብር
ሶስት መቶ ብር ትናንትና ነው አይደለ?
አዎ
ትናንትና ሶስት መቶ ብር የተላከው ባላንሰር ነው የሚለው ገብቶልሃል እኮ
ወደ ቴሌ ብር
አ፣
ሄሎ mobile number ዜሮ ዘጠኝ ዜሮ ሰባት አስራ ሁለት ስልሳ ሰባት አዎ።
አስራ ስድስት ወደ እሱ ገብቷል። እሺ ኤ ቴሌ ብር ቴሌ ብር ነው እም፣ እም።
ቴ- ቴሌ ብር balance ዜሮ ዜሮ ነው። አሁን ሊጫወት ነበረ balance ዜሮ ነው።
ማን ነው ስምህ አንተ? አብዲ
ኤ አብድ አብድካኒ
እ፣ ቃሲ የሚለው አብድካኒ ነው።
ቃሲም ዑመር አ በቃ ወደዛ ገብቷል እኮ
ኤ ቴሌ ብር ውስጥ ነው።
አ ወደ ቴሌብር አካውንት ማለት ነው።
አየ አየ